መድኃኒቴ ለጌታ ኢየሱስ ለውዱ አባቴ ላቅርብለት ለርሱ እጥፍ ምስጋና ለወደደኝ አምላክ ይገባዋልና
በማዳን ደስ ይለኛል በማዳን አሜን በማዳን ደስ ይለኛል በማዳን አሜን በማዳን ደስ ይለኛል በማዳን አሜን በማዳን ደስ ይለኛል በማዳን አሜን
ምረት ብዙ ትዕግስት ሰፊ ከውድቀት አዳኝ ከሞት አስራፊ በምረት ብዛት ከሞት ተረፍ ያለው ይህን ምረትህን ዘምረዋለው
በምሕረት ደስ ይለኛል በምሕረት አሜን በምሕረት ደስ ይለኛል በምሕረት አሜን በምሕረት ደስ ይለኛል በምሕረት አሜን በምሕረት ደስ ይለኛል በምሕረት አሜን
ያለ ምክንያት እንዲያወደኝ አንድያ ልጅህን ከላይ ሰጠኸኝ ለእኔ እጅግ ታምር ነው ባንተ መወደዴ ለሕይወት ሆነልኝ የጠማማው መንገዴ
በመውደድ ደስ ይለኛል በመውደድ አሜን በመውደድ ደስ ይለኛል በመውደድ አሜን በመውደድ ደስ ይለኛል በመውደድ አሜን በመውደድ ደስ ይለኛል በመውደድ አሜን
ለእኔም አይገባ ድንቅ ነው ስጦታ ምላሽ እንኳን የለኝ ብዙ ነው ውለታ ወደ ጥፋት ለምሄድ ለሞት መንገደኛ ኢየሱስን ሰጠ ሊሆነኝ መዳኛ
በስጦታ ደስ ይለኛል በስጦታ አሜን በስጦታ ደስ ይለኛል በስጦታ አሜን በስጦታ ደስ ይለኛል በስጦታ አሜን በስጦታ ደስ ይለኛል በስጦታ አሜን